ሄሎ ሄሎ ደህና አደርክ ሄምሩ?
እግዚአብሔር ይመስገን።
ደህና ኢትዮጵያ ነኝ።
የኢትዮጵያ ሀገሬ አዎ ደህና ነች?
ደህና ነኝ እግዚአብሔር ይመስገን። እሷም ደህና እንዴት ናት።
ነች?
ደህና ነኝ አለሁ።
ዋና ወረዳ ነው መሆኗ ነው።
ለታ ደውሎልኝ ነው። የት ወረዳ ነው እንትን ያለ?
ወረዳ አስራ ሶስት አ- ተወከለንማ ታውቀው የለ እንዴ? ደውሎ ስንቴ ተጨቃጭቀናል እኮ አሁን ቢሮ ገብቼ ምንድን ነው የሚለው?
እንትን እኔ አይቲ ደስ ሳፖርት ነው የሚቀየር ነው የፈለገው።
እ?
እኔ ደስ ሳፖርት ፈልጎ መሰለኝ።
አይ አይደለም፣ አይፒ የሚቀየርለት ነው እና አይፒ የሚቀይርልኝ ደግሞ አሁን የለም። ደሱ ወይ ሙዝ የሚላቸው የሚቀይሩልኝ።
ኧረ አይፒ አይፒ አይደለም ጣት አሻራ አይፒ።
እምቢ አለኝ።
አይ ለእኔ እንደዛ አላለኝም ተወከል፣ አይፒ ነው ያለኝ ለእኔ
በእውነት?
በኮልፌ በእውነት ልደት በኮልፌ የተሰራውን ወደ አዲስ ከተማ መቀየር ፈልጌ ነው። ስለዚህ IP ቀይር ይልኛል። IP የሚቀይር የለም፣ ላክልኝና ይቀይርልህ፣ IP ወደ አዲስ ከተማ ይዙርልህ ብየዋለሁ።
አዎ እንደዛ ተባብለን ነው እንትን ያለው እንጂ እኔ ጣት አሻራ እምቢ አለኝ አላለኝም። ለእኔ ከነጋ
እሺ፣ እሺ።
እሺ እሺ እሺ አይ ቻው።
አ፣ ሚጎ መጥቷል። ሚጎ መጥቷል።
አይ የሚባል መጣም። ኧረ በጣም ዝናብ ነው ማርያም እውነት ኃይለኛ ዝናብ ነው ያለው።
እም፣ እሺ እንትን check አድርግልኝ። እሺ ሞገስ ምን?
መግባቱን እሺ እሺ check አድርግልኝና ይሄ አይ- አ- iron ብረት እ፣ እነ ግርማ ያ- ያስገቡት የት እንዳደረጉ I think እኛ በር ላይ አልነበረም እንዴ እሱ iron ብረት እኔ እንጃ እኔ አላስተውል አላስተዋልኩትም ግን የሆነ እሺ ረጅም ብረት እሱ አይ check አድርግልኝ።
አልነበረም አልነበር አሁን ሲያወጡ ግን እያየሁኝ ነበረ ከፋይናንስ ቢሮ ጋር አዎ፣ okay፣ እሺ፣ እሺ።
ስለዚህ እ፣ በቃ።
አግኝታችኋለሁ ወይ ልጆቹን ራሳቸውን አግኝታችኋለሁ አዎ፣ ወይ ብዬ በቃ።
ቼክ እሱን አድርጌ check አድርግ።
ልመልስልህ እሺ እሺ፣ እሺ።
እሺ እሺ